ይሰማኛል
አሳውቄ ነበር። Off time ስለሄደብኝ ነው። Order ነበረኝ።
ማነህ?
ሳሙኤል መንገሻ።
ሳሙኤል ለማን ነበር የነገርከው?
ለሰላም ሰላም ነኝ እኮ እኔ። የት ምግብ ቤት ነው?
ከበርገር ቤዝ።
እሺ ሰጡክ? ጨረስከው?
ገና አሁን አልሰጡኝም። Off time negative ገብተዋል። ጨረስ እሺ ሰጡክ? አሁን እኮ ጨርሰውና ነዋ።
አሁን ገና አሁን ልሰጥህ ነው አለችኝ እኮ።
በቃ እሺ ጨርሰውና እ፣ ደውልልኝ።
እሺ እሺ